hello ጤና ይስጥልን Best Bet ሰላም እንዴት ዋልክ?
አለን አለን ሰላም ነው።
withdraw አላረጊያ ትንሽ አራት መቶ ብር አየር ላይ ነው ያለችው። confirm ታደረግ እሺ አንዴ ጠብቀኝ። እሺ ላስተላልፍ።
hello ጤና ይስጥልን Best Bet hello አራት መቶ ብር withdraw አላርጌ confirm እንድታደረግልኝ ነበር።
እሺ አሁን በደወልክበት ቁጥር ነው አይደለም ዜሮ ዘጠኝ አስራ ሌላ አንድ ነው? እሺ አንዴ ጠብቀኝ። ዜሮ ዘጠኝ አስራ አንድ ሀያ አምስት እሺ ዘጠና ስድስት ስልሳ አራት
ሌላ አራት መቶ ብር ነው አይደል? ወደ ቴሌ ወደ ቴሌ ብር አስራ አንድ ሀያ አምስት ዘጠና ስድስት ስልሳ አራት እሺ confirm አድርጌ እልሃለሁ። መልካም ቀን